አይ በጣም አንተ ደግሞ ምሳ ሰዓት ደርሷል አታንሳ። ምንድን ነው ቤሽ አስራ ስልክ ሲጀመር ነውር ትክክል ሊሆን አይሆን እኮ አይደለም እየተደወለ
ሄሎ ጤና ይስጥልኝ አብሮ ይስጥልኝ
ከአሪፍ ሄሎ።
ነው የሚደውለው ቤተዘታ ደንበል ብራንች ነው አዎ አይ አይደለም ስቴዲየም ስቴዲየም ነው እሺ የደንበሉ ብራንች ላይ ይህን ስልክ ቁጥር ስላገኘ ነው ይቅርታ ስልክ ቁጥር ችግር ያውቃሉ ወደዛ ለመደው ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት ዜሮ ስምንት እሺ
ስልሳ ስልሳ
ሀምሳ አራት
እሺ እናመሰግናለን መልካም ቀን ችግር የለም እሺ ችግር